ሄድ ነው።
hello ሰላም ነው።
እግዚአብሔር ይመስገን።
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና እሺ፣ ወደ አቢካ manufacturing PLC ላይ በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ሁለት ሰዓት ላይ ፈተና አላችሁ። እሺ
እሺ። የት ነው ቦታው?
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
እሺ፣ ለቡ መብራት ካርቶና ቤተክርስቲያን ፊት ለፊት። እሺ፣ አ- አዎ ሁለት ሰዓት ነገ ሰኞ ጠዋት።
እሺ፣ እሺ፣ እሺ።
እሺ thank you። እሺ ችግር የለም።